ጤና ስለም ቢጫ ኢትዮጵያ ራሄል የዋቆት የምንረዳት
ቅድም ቴክን እንትን አስመዝግቤ ነበረ።
እሺ መብራት ጠፍቶብን ስታፕላይዘሩ ተቃጥ እንትን ብሎ የተቃጠለ መስሎ አልሰራ ብሎ ነበረ። አሁን መብራት ከመጣ በኋላ ግን እምቢ ስላለኝ ፈስቼ ውስጡን አይቼው የዚች ፓወር ኦን እና ኦፏ አንደኛዋ መስመር ለቃ ነበረ። እሷን ሰክቼው አሁን ሰርቷል። ምናልባት ወደ technician የሚተላልፎ ከሆነ ነገ እንዳይለፉ ለመናገር ነው።
okay አሁን ይሰራል ማለት ነው።
አሁን ይሰራል። አዎ ቅድም ምንም power ም የለውም ነበረ የዚች የማ